Hello hello hello Alo.
አሁን ይማል ምን እንትን መጣሁት?
እ የሆነ ብር በቴሌ ብር አካውንት ቁጭ ነበር የሆነ ሁል ስፖርት ወረቀት እ ቡሩክ እየሰራን አይደለም ብር አይሰራም።
ብሩ ዋሊቱ ዋሊቱ ምናምን ነው የሚለው ምን እንደሚል ልንገርሽ እስቲ ምን እንደሚል screenshot አድርገው ቴሌግራም ላይ ላኩልኝ።
ቆይ ልንገርሽ ምን እንደሚል
ሄሎ ሄሎ ሄሎ
ሄሎ ካላገኙት screenshot አድርገው ቴሌግራም ላይ ላኩልኝ ደንበኛችን።
ሄሎ እንትን ነው የሚለው we are having uh, issue with your wallet
እሺ screenshot አድርገው ቴሌግራም ላይ ላኩልን ገብቶኛል የሚለው